Nascimento de Olivia Kulina በኮትማይቱ ብዙ ማለት ነው።
በዚህ ሳምንት በረራ ነበር።
ደንበኛ ስለ
እ ኢንፎርሜሽን ፈልጌ ነው። አንድ ጊዜ መልሰውኛል። ድጋሚ ማሟላት ያለብኝን ነገሮች ኢንፎርሜሽን ፈልጌ ነው።
እሺ፣ የት ሀገር ነው መሄድ የፈለጉት?
ዱባይ።
ዱባይ።
አዎ፣ በምን
በቪዛ በ visitor በ visit።
በ visit?
አዎ፣ እሺ። ለምንድን ነው የመለ- የተመለሱት ከዚህም በፊት?
እ በትምህርት ማስረጃ ይታለፋል ብሎኝ ነበር። በትምህርት ማስረጃ ይታለፋል ብሎኝ ነበር። በኮሌጅ አዎ።
መታወቂያ ይታለፋል ብሎኝ ነበር። እ አላሳልፍም ብሎ መለሱ።
እሺ፣ okay። airport ላይ ነው የተመለሱት?
airport ላይ አዎ።
አሁን ቲኬት ቆርጠዋል?
አሁን አልቆረጥኩም።
እሺ፣ በቃ አንዴ ላጣራለት። እሺ።
በዚህ ሳምንት
በዚህ ሳምንት flight አላቸው አሁን?
አዎ፣ በዚህ ሳምንት መጨረሻ አካባቢ ማለት ነው።
እሺ። አንዴ እሱ ላይ ቆዩ።